እችላለሁ። ሄላ ሄላ
ሄሎ ወይ ዮሐንስ ወይ በቃ ምግብ ቤት መልሰው። እሺ ግን የምትመልሰው የት መሰለች? አኑሊ ሳይሆን የምትመልሰው እ ቤላቻ አሜን የት ነበር?
ወደ
ወደ ባዮች የምትመልሰው ባዮች
ባይትን ያላቅም ይሄን
ባዮሽ ስልክ ትይዛለህ?
እ
ስልካቸውን ልንገርክ።
የማን ስልካቸው ቻኖሪ እንዳትመልሰው እሺ። የምግብ ቤቱን ባዮሼክ የሚባል ሬስቶራንት እዛ ሄደህ ነው የምትመልሰው።
የ- የት ነው ያለው?
እዛ ወደ ደንበል አካባቢ ወደ ባዮሼክ የት ነው ያለው?
ከቻነ ኦሎምፒያ አይደል እንደ ያነሳሁት እንዴ?
ገባኝ እኮ ይኸውልህ ዮሐንስ፣ ቻኖሪ አሁን ማለት ነው ድንገት እንኳን ከስተመሩ ቢፈልግ መልሼ እ።
ላውጣ ብትል እንኳን መልስ አይሰጡህም። ማውጣት አይቻልም ምግብ ቤት። ለዛ ሲባል ማለት ነው ቻኖሪ ምግ- እዛ ቻኖሪ ሳይሆን እ፣ እሺ።
ባዮሼክ ነው የምንመለሰው።
ባዮሽ የት ነው ያለው? እኮ ሰፈር ንገሩና አሁን ቦታ ንገሩን። እሺ ቦታው ራት ልክ ቁጥራቸው ልስጥክ
እሺ ላኪልኝ። እሺ እ፣ ልንገርካ ዜሮ ዘጠኝ
ሆይ እሺ ጋስታው ዘጠኝ ሶስት ሰባ ሶስት ዜሮ ዘጠኝ ሰባ ሶስት አስራ ሁለት አስራ ሁለት ሁለት እ እ ስልሳ ሁለት ስልሳ ሁለት ሰባ ስድስት ሰባ ስድስት እሺ አዎ እዛ ነው የምትመልሰው። እሺ ዮሐንስ ከዛን አሳውቀኝ እሺ
እሺ
እሺ